બરાબર હા સ્ટાઇલ કઈ હશે
ስልሳ ዘጠኝ አስር
አዎ
ምን ሆነብህ?
እስካሁን ምግቡ አልወጣም
የት ነው?
ሻሎም
እሺ አሳውቅልሃለሁ። ማን ነው ስምህ?
ያብስራ እ ያብስራ ያብስራ እሺ ደቂቃውን ምንድን ነው የሚደረገው?
ጠብቅና ስራ ቻኖሊ ስለሆነ ስትጨርስ ደውል።